hello hello፣ ጤና ይስጥልን።
አብሮ ይስጥልን።
አክባባ ነው አይደለ?
አዎ ኮም ከ BeU ነበር የምደውለው እሺ በሰማንያ ሰባት ዜሮ ዜሮ ሀያ አንድ order ነበር። አንድ cheese beef አልታዘዛችሁም?
አይ አላዘዝም። አሁን ልጁ ነግሮኝ እያሰራሁ ነው፣ ግን አላዘዛችሁም።
እሺ በቃ እሺ ይሰራለሁ